አሁን አንድ መኪና አይቼ ነበር፣ compact Yaris።
እሺ ሁለት ሺህ ስንቱን ነው ያዩት አባት?
እም፣ ሁለት ሺህ ስንት ነው?
compact ሁለት ሺህ አስር እና ሁለት ሺህ ስድስት አለን።
እኮ ይሄ ክሬም እንትኑ በ- ይሄ burgundy ነው ምንድን ነው? B ሰላሳ አንዱ hello እሱኛው አይደለም ያለን፣ በ silver ነው ያለን። compact ሁለት ሺህ አስር
እኮ አራት ሲሊንደር
አዎ፣ አራት ሲሊንደር ነው። አስራ ዘጠኝ ከሀምሳ ነው።
እ ባለ ሶስት ነው ያለን። ባለ አራቱማ ወጥቷል አባት። ሁለት ሺህ ስምንቱ ነበር እሱ።
እ ሶስት ሲሊንደር አዎ ሶስት ሲሊንደሩ ነው ያለን። አስራ ዘጠኝ እሺ።
ከሀምሳ ባንክስ
ባንክ ይወጣልዎታል።
ስለዚህ ስንት ብር ይወጣልኛል ባንክ?
ባንክ አምስት ከሀምሳ ዕዳ አለበት።
ስለዚህ ከኔ የሚፈለገው ስንት ነው? አንድ ከአራት አንድ ከአራት የሆነን ድርድር ይኖረናል በአካል ሲመጡ።
የት ነው ቢሮአችሁ?
ፓስተርና መስቀል ፍላወር branch እንገኛለን።
መስቀል ፍላወር ምኑ ጋር?
መ- መስቀል ፍላወር ናዝራ ሆቴልን ያውቁታል?
አዎ አውቀዋለሁ።
ምስራቅ በር ስጋ ቤት፣ እ እ ምስራቅ በር ስጋ ቤት፣ አውቀዋለሁ።
ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክስ ሞተር የሚላል አይደል? አፍሮሊንክ እሺ በአፍሮሊንክ ሞተር ሬክላም ፊት ለፊት ሲገቡ ማሊባባዎች ሬክላማችን ይታያል።
እሺ
እሺ አባ
በጣም